ጤና ይስጥልን ድል ገበያ
እንትን እንትን ነበረ ልብስ አዝዤ ምን
ልብስ በቴሌቪዥን አይቼ ብር አስገብቼ ነበር በአካውንት
በ account አስገብቼ ነበር አ ብር በ text በዚህ በስልሳ ሁለት ሀምሳ አንድ ማለት ነው
ምን ነበር ያዘዙት
ቲሸርት
ቲሸርት
ም- ልብስ ነው ይሄ ዘጠና ስድስት ቁጥር ምንድን ነው የሚባለው ሸሚዝ ነው ሸሚዝ ማለት ያው ይቅርታ የት አካባቢ ነው ያሉት እኔ ደብረ ብርሃን ነኝ፣ ግን እስካሁን አልደረሰኝም። ሶስት ቀን እኮ ነው አ- በ account ካስገባው ከፍለዋል እስቲ ቆይ አንዴ ስልክዎትን ይንገሩኝ
ዜሮ ዘጠኝ አስራ አራት ዘጠኝ አስራ አራት ሃምሳ ስምንት
ሀምሳ ስምንት ዜሮ አራት አስራ አንድ
ዜሮ አራት አስራ አንድ
አስገብቻለሁ በንግድ ባንክ
እሱን check እናደርጋለን ደብረ ብርሃን መች ነው ያስገቡት ቅዳሜ ዕለት size ዎ ስንት ነው እ ሳይዝ
ሳይዝ medium ነው
ሚዲየም የመረጥኩት ድስ
ዘጠና ስድስት
ስም ማን ልበል
በትረ ወርቅ
በትረ ወርቅ በትረ ወርቅ ማ ተረፈ ተረፈ እሺ check አድርጌ አሳውቆታለሁ ስልኩን አንዴ ይዝጉት እሺ